hello
አቤት ሰላም ጤና ይስጥልኝ።
እግዚአብሔር ይመስገን።
hello
hello
አቤት ይሰማል።
hello
እየሰማሁት ነው። ሰላም ጤና ይስጥልን። ቴሌዊን ምን ልርዳዎት?
ጫፍ እንደዚህ እንደሆነ አልገባኝም እኮ እሱ ነው ቆይቻለሁ። ይህንን እንትኑን ከከፈትኩ
እሺ ቴሌዊን game ነው። game ኦቹን ሲጫወቱ ሽልማት ያገኛሉ። ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ይደውሉና ሶስት ቁጥር ላይ ለመጫወት የሚል አለ። ጥያቄና መልስ የእድል ጨዋታ አለ። እድሎችን ሲሞክሩ
እሱንማ ብዙ ጊዜ እንትን እያደረኩ ነበር።
እኮ እድሎትን ሲሞክሩ ላፕቶፕ፣ ስልክ አምስት ሺህ ብር ከአምስት ብር እስከ አምስት መቶ ብር ካርድ ሽልማት ያገኛሉ።
እሺ እሺ፣ እናመሰግናለን።